ጤና ይስጥልን። ሄሎ ቪዛ ለምነሽ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
የፓስፖርት መረጃ ልቀበል ሄሎ?
ፈልጌ ነው። አቤት። አሎ ሄሎ
አቤት።
ጤና ይስጥልን።
አብሮ ስጠለን ሄሎ ሄሎ
ጤና ይስጥልን። ሄሎ ቪዛ ለምነሽ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
አ፣ የቪዛ የእንድ- ፓስፖርት መረጃ ለመቀበል ነበር። ሄሎ